Okay, Ansar Nagar. Hello, Abdul Sabinai.
ቤርሳቤ ሰባ ሶስት ዜሮ አንድ
ሰባ ሶስት ዜሮ አንድ ምን ሆነብህ?
ይውጣልኝ። ሌላ ኦርደር ይዣለሁ።
ሌላ ያስካውን ንገረኝ።
ሰባ ሁለት ዘጠና
ሰባ ሁለት ዘጠና ማነው አዎ።
ስምህ?
ቢኒያም
ቢኒያም መስመር ላይ ጠብቀኝ እሺ። ሊያ የክሪሚን ቢንሱ የት ነው የሚሄደው? ቢኒያም አ- አዲስ አበባ ነው የሚለው።
ቆንጆ ገስት ሃውስ ይላል። የት እንደሆነ ታውቃለህ?
ኧረ አላውቀውም።
እኮ ተቃራኒ ነው። ለምን አልክ ታዲያ ካላወቅከው ቦታውን?
አይ ቆንጆ ምንድን ነው?
ገስት ሃውስ የሚባል
እ? ሄሎ ሁለቱም ከመብራት ኃይል ነው የሚነሳው። ቢኒያም እኮ አዎ፣ የክሬሙ የት የት ነበር ያልሽው?
ቆንጆ ገስት ሃውስ ወደዛው ነው መሰለኝ።
የት ቆንጆ ገዝተው ቆንጆ ገዝተውስ የሚባል ታውቃለህ? እ ኧረ እኔ እንጃ አላውቀውም። ብቻ የ የፍሎራውን ጃኩሮስ ሚታ ጋር ነው የምታመጣልኝ ብሎኛል። ደውልም ማለት ነው። ሄሎ
እሺ ቆይ አንዴ ልጠይቅልህ።
እሺ፣ ጠይቅልኝ ይቻላል።